ማስቱ ጠቢው እንጂ ሰላም ጤና ይስጥልኝ ቸርቸር አብሮ ይስጥልን። ተደውሎ ነበረ።
ይቅርታ እስኪ አንዴ ይቅርታ እሺ አየሁ።
hello hello አቤት
ይቅርታማ አንዴ መልሼ ልደውልልዎት እኔ ልደውልልዎት መልካም።
እሺ